እኔ ልደታ ይከፈላል። ቁጥራቸውን ብቻ ነው የተላኩልን ብለን ነገ ለሐሙስ ልተላለፋለን። ወረዳ ሄሎ ወዬ ወዬ ወዬ እንዴት ነህ? ደህና ነህ?
ደህና ነህ?
አለ ነው። አስቸኳይ ስራ ልሰጥ ነበረ። እንግዲህ ያው ቻ ምንድን ነው ደግሞ
ወረዳ ላይ ምን ያህል network ና system እንዳለ ቁጥር system ና network ምን ያህል ባለሙያ ባለሙያ?
ለሐሙስ ስልጠና ፈልጉ ለሁለት ለመክፈል ፈልገን እሺ
ቁጥራቸውን ብቻ ቴሌግራም ላይ text አድርግልኝ።
እልክልሃለሁ። እሺ እሺ እሺ